ጤና ይስጥልን። በፊት ቤት ቤቲ ነው የሚረዳው።
እንትን deposit ሳደርግ እሺ
እንትኑ በዚሁ ቁጥር ነው በራሴ ቁጥር እሺ ሳደርግ sorry password ኤን ሳስገባለት ከቴሌ ብር ማለት ነው እሺ
lock ይለኛል ማለት አይ- አይ- አይ- አይገባም። sorry PIN ልክ አይደለም ይላል። PIN ኡ ከዚህ በፊት የምጠቀምበት ነው እኮ ቴሌ ብር አትደውልላቸው።
እኮ ከእናንተ ቴሌብር ነው ጋር ያንን- ይገናኛል ማስተካከል የምችሉት ነው። አይ ከኛ ጋር አይገናኝም።
ነው እንዴ?
ሲደውላቸው ነው locked እያለኝ ነው በላቸው።
እሺ እሺ